ሄሎ ጤና ይስጥልን ብስኩት
ሲስተር አቤት
አንድ ሺ ሰባት መቶ ሀምሳ የለም ዊዝድሮ እሺ አንዴ ጠብቀኝ መች መጣ
እሺ
ጤና ይስጥልኝ ምክር ቤት ዲቦራ ነኝ። እባክዎ ምን ልርዳዎ? ሄሎ አ አቤት ምን ልርዳዎ?
አ
እ
ሀላይ ታለ
ምን አልከኝ?
ሀላይ ሀላይ
ሶማሊኛ ነው ትችለው? አባ አዎ
ሶማሊኛ ከሆነ ቴሌግራም ላይ ጻፍልን። እሺ ኦሮመኛ ትችላለህ? ሄሎ
አ ኦሮመኛ ትችላለህ?
የለም ሀላይ ሶሳ ቸገረ ኡን እ፣ ሶማሊኛ ስለማልችል ነው። እሺ ቴሌግራም ላይ ጻፍልን።
ቴሌግራም ሀ ቴሌግራም ላይ ጻፍልን። እሺ